ሰላም hello hello ሰላም ጤና ይስጥልኝ። ግሬስ ፋሽን ኦ ከዊፕላስ ሶሉሽን ነበር መደወልልሽ።
እ፣
hello አቤት እየሰማሁሽ ነው።
እሺ፣ ባለፈው application አችን ላይ ተመዝግባችሁ ነበር።
እሺ አሁን የተመዘገቡ account ኦችን active እያደረግን ስለሆነ system ለሚሞሉ ጥያቄዎችን እየጠየኩኝ ነው። ትክክለኛ የሱቅሽ ስም ግሬስ ፋሽን ነው?
አዎ
የት አካባቢ ነው የሚገኘው?
ምን
ልዩ ስሙ
መሪ ገበያ ጋር ሜትሮ ህንጻ
ሜትሮ ህንጻ። ት- ሙሉ ስምሽ ንገሪ።
ብሌን ሰለሞን እ?
ብሌን ሰለሞን
ስልክ ቁጥርሽ ቴሌግራም ላይ የምናገኝሽ በዚህ ነው።
አዎ
የስራ ቀንና ሰዓት
እ፣ ሁለት ተኩል እስከ አስራ አንድ ሰዓት ከሰኞ እስከ ቅዳሜ እ? አይሰማም፣ ይቅርታ።
ከሁለት ተኩል እስከ አስራ አንድ ሰዓት ከሰኞ እስከ ቅዳሜ
ቅዳሜ እ፣
ሎጎ አለው እንዴ ሱቅሽ?
የለውም
license ወይ መታወቂያ ወይ ደግሞ TIN number በቴሌግራም ትልኪልኛለሽ።
እሺ
ያ ደግሞ ለ social media ማስታወቂያ ቀረጻ እንወጣለን እና ከአርቲስቶች ጋር እ፣ ሱቅሽ እንዲተዋወቅልሽ ከፈለግሽ እድሉ ተሰጥቶሻል።
እሺ ይቻላል።
እሺ
ሌላ አሁን በምሰጥሽ ቁጥር አሁን ያልኩሽን license ትልኪልኛለሽ።
እሺ ዘጠኝ አንድ
እ፣ ሄሎ
ሄላ ወይ
ዜሮ hello።
ዘጠኝ ወይ ወይ ዜሮ ዘጠኝ ሀምሳ አንድ
እሺ
ሀምሳ አንድ አልሽልኝ።
አዎ እሺ ዘጠና አምስት እ፣ ሀያ አራት አስራ ዘጠኝ
እሺ እሺ እሺ። መልካም ቀን እህቴ፣ አመሰግናለሁ። እሺ